ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሆይም በምን ሰበብ ልጥላሽ በዓይንሽ እንዳልጠላሽም ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ